ሌላው ፋሲል እንዴት ዋልሽ? ዜሮ ሁለት አስራ ሰባት ናት።
ዜሮ ሁለት አስራ ሰባት እሺ አዎ ወደ ስራ ገብቻለሁ መጥቼ መቀበል አልችልም አለች።
ማከስተመራ አዎ አይ እሺ ሀያት ቅድም ደወለልኝ ነበረ ምናምን ምናምን ነግሬያት ለማንኛውም ቅድሚያ ምን
ቅድሚያ ከመታዘዙ በፊት እንደደወልልኝ ነግሬያቸው ነበር፣ ግን አልደወሉልኝም። ሳይደወልልኝ በቃ ገባው አለች።
በቃ እሺ። ስለዚህ customer cancel አድርጌዋለሁ ነው ዞሮ ዞሮ። እሺ አሳውቅሃለሁ። እሺ ሀያቱ ያናግሯትና ሲመልሱልኝ እደውልልሃለሁ።
እሺ እሺ እሺ bye